ሰው ሳያቋርጥ ስምንት አረ የማይታወቅ ቁጥር ነው የተያዘ ሳምንት ሙሉ ሳምንት እኔ ምን አውቃለሁ ሳምንት ይኸው ደውላ ዘጋሁበት አሁን ደውላ አረ ብላለች hello hello ጤና ይስጥልን ከ We Plus Solution ነበረ የምንደውለው Plus Solution application ላይ We Plus Solution application ላይ ተመዝግበው ነበር አይደለ app app ነው። hello hello We Plus Sol application ላይ app ላይ ተመዝግበው ነበር አይደል? We Plus የሚባል application ላይ እሺ